ሄሎ ጤና ይስጥልኝ ቤስት ቤት ቃል ኪዳን ነው የምንረዳው።
Abang Chaba, Chaba ገም ዲቦስ ለመሙላት ፈልጌ አጣሁት።
አልገባም።
ገባም ሁለት አካውንት አልገባም።
ከሁሌም አንዱ አንዱ ሰማ- ሰማንያ ብር ነው፣ አንዱ ደግሞ ሰባ ዘጠኝ ብር ነው።
እኮ ዲፖዚት ሜሴጁ ልከህልናል ቴሌግራም ላይ።
ሁለቱም ልካለሁ። አዎ።
እሺ የቴሌግራም መቼ?
ስሞትን
መሐመድ
መሐመድ አሊ ማ- አደን
ማ- አሊ አደን።
መሐመድ አሊ አደን እኮ እሺ አዎ።
አሁን እያወራሁ ካደል ቃል ኪዳን ነኝ እኔ።
ቃል ኪዳን አዎ።
እኮ እሺ የሰማንያ ብሩን አሳውቂያቸዋለሁኝ። አሁን እ?
ትንሽ ጠብቀን ይገባልሃል፣ የሰማንያ ብሩ ይገባልሃል። ትንሽ ጠብቀን። ይሄ በስልክ እሺ።
የላካው ግን የመቼ ነው?
እ?
በስልክ የላከው ፎቶ አለ አይደለ? ሰባ እ, ዘጠኝ አ- ብሩ የሰባ አ- ዘጠኝ ብሩን ልክ የሰማንያ ብሩን እንደላክልኝ አለ አይደል?
ሰማንያ ብር አዎ። ሁለት ልክ- ሁለት account ነው።
ገባኝ። ልክ እንደሱ አድርገህ ላክልኝ። የሰባ ዘጠኝ ብሩንም message ልክ እ, የሰማንያ ትንሽ- ብሩን እንደላካው አድርገህ ላክልኝ።
እ፣ ስ- እ፣ ለ- ሰ- ሰባ ዘጠኝ ብር ደግሞ ልካለሁ። ትንሽ screenshot ነበረ ሞባይሉ እኮ ትንሽ እሱን ነበር።
እንደዛኛው እንደ ሰማንያ ብሩ አድርገህ ላክልኝ። text ኡን ላክልኝ፣ እሺ።
ፎቶ ሳይሆን ሰማንያ- text ኡን ላክልኝ።
አይ፣ ሰማንያ ብር ግን ገባ።
እሱ ይገባልሃል። አሁን ለሻፓ አሳውቂያቸዋለሁ።
አይ እሺ የዛኛው እንደዚህ ትን- text አድርገህ ላክልኝ፣ ፎቶ አይ ሳይሆን text። እሺ መልካም እሺ።
እ፣